ሌላ ሌላ
ሄሎ፣ አሁን ደውለህ ነበረ።
አዎ ሌላ?
ደውዬ ወይ ኤርሚያስ ነው አይደለ?
አ፣ አርባ አምስት እ፣ አራት
አርባ አምስት ሀምሳ አራት
ሀምሳ አራት እሺ ኤርሚ። አዎ
ምግብ ቤት ያው እየጨቀጨቅ ነው ከራው ብሎ ምግብ ቤት ሌላ ኦርደር አጉል አድርጌ ምግብ ቤት ሄጄ ምግብ ቤት ምግብ ምግብ የለም ማለት እ
የለም ምግቡ ቆይ አንድ ሰው አገናኘኝ። እሺ አንድ ሰው ለምግብ ቤት አገናኘኝ።
ምግብ ቤት ነው።
አዎ ምግብ ቤት አንድ ሰው አገናኘኝ።
አይ ጉዴ ፈላ።
እ አንቺ ብራዘር አንዴ ታወራታለሽ hello
hello አባ ወይ እናት
ሰላም፣ እንዴት ነህ?
ሰላም ነሽ?
በአርባ አምስት ሀምሳ አራት order ነበር አዎ የታዘዘ ነበረ order ግን ቅድም አዎ ቅድም ነግሬ ነበረ በእናትሽ ስራ በዝቶብኝ አጋጣሚ ደግሞ ዛሬ በጣም ስራ ነበር እና አልቆብኛል ዳቦም
ስለዚህ እርጥብ ምናምን የለም ማለት ነው። እርጥብ አቮካዶ አዎ ቢዝራብ እናቴ አዎ አለ?
አዎ ተካሽ እናቴ ካልሽ ሊሆን ትንሽ ስራ እሺ፣ እሺ፣ እሺ፣ እሺ፣ አዎ ሄላ እሺ።
ወይ
እድሜ በቃ ካንስል ይሆናል።
ስለዚህ በዚህ ልላክለት ካንስል በቃ እኔ ሄጃለሁ። ለእዮብ ንገሪዎች እዮብ አጠገባችሁ ነው መሰለኝ።
በቃ እሺ እነግረዋለሁ።
ልሂድ አዎ ትተኩጣ በቃ ካንስል ነው። አዎ ታ- ትተኩጣ ካንስል ነው የሚሆነው። እሺ።